ጤና ይስጥልኝ አሪፍ ፔይ ሳምራዊት ነኝ በኮምዶር
ጤና ይስጥልኝ በአሪፍ ፔይ transaction ፈጽሜ screenshot አድርገህ ላክልኝ በቴሌግራም አካውንታችን ብለውን ነበር
እሺ እና screenshot አድርጌ ልኬ ግን ምንም የመለሰልኝ text የለም ማነው
በዚህ ቁጥር ነበር ያመለከቱት
አረ አይደለም በአስራ ሰባት አስራ ሁለት አስራ ሰባት ሀያ ዜሮ ስድስት ሀያ ሁለት በሚል ቴሌ ብር የሚጠቀሙበት ማለት ነው እ አ
ዜሮ ዘጠኝ ስንት አስራ ሰባት አስራ ሰባት ሀያ
ሀያ ዜሮ ስድስት
ዜሮ ስድስት ሀያ ሁለት
እሺ እያየሁለት ነው መስመር ላይ ጠብቁኝ
ሄሎ
እሺ እያየሁለት ነው ደንበኛችን ሙሉ ስሞት ማንም በል
ዘላለም ታደሰ ቴሌ እንትን ቴሌብር የተከፈተበት አ አ ዘላለም ታደሰ
ዘላለም ታደሰ እሺ ወደ ወደ ሰኮር ቤት ነው አይደለ ዲፖዚት ያደረጉት አ
አዎ የእርሶ case እየታየለት ነው። ከእርሶ በፊት የቀደሙት ደንበኞች ስላሉ ነው። በተስተካከለ ሰዓት ግን ደውለን እናሳውቆታለን ደንበኛችን።
እሺ እሺ እሺ እሺ እንደውላለን። መልካም ቀን ይሁን።
ስልኩ